የዘጠና ስምንት እና ፕላስ ዋክምናቶ
ሄሎ ሄሎ ሄሎ ይሰማል።
ተላ ተላ አምቡላንስ ነው።
አዎ
እንትን አሁን በሳፋሪኮም ጠይቄሽ ነበረ ደውዬ አውርቼሽ ነበረ እና ባትሪ ስለዘጋቢ ነው እና ሂሳቡን አውጥተሽ ትነግሪኛለሽ?
አዎ ያወጣንልህ ነው እንደውልልሃለን።
እሺ በዚህ ደውልኝ።
እሺ እሺ